የተደገፍኩት ሁሉ ቢሸሽ የምድር ክብር ተወግዶ ቢልምደሽ እሺ ተስፋ አድርጌ የተደገፍኩት ሁሉ ቢሸሽ የምድር ክብር ተወግዶ ቢልምደሽ እሺ መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም ምድረ በዳ በጥማት ስፍራ እያጽናና ለልቤ ደስታ የሐሴትን ድምፅ እያሰማ እያበረታ በሰማይ ተስፋ ብርሃን ከመለኮታይ ባህሪ ተካፋይ ሆንኩኝ መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም ማንም ላላየው ለክርክሬ ተሟጋች በውስጤ ሆኖ እየቃተተ ድል አመልካች እንዳልረታ በሽንጋይ ምላስ ተሸንፌ ይመራኛል በጽድቅ እንድሄድ ተሰልፌ መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም ተስፋ አድርጌ የተደገፍኩት ሁሉ ቢሸሽ የምድር ክብር ተወግዶ ቢልም ገሸሽ ተስፋ አድርጌ የተደገፍኩት ሁሉ ቢሸሽ የምድር ክብር ተወግዶ ቢልም ገሸሽ መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታይ ማንም አይቀማኝም አላጥፍም ከምስጋና ጋር አነሳለሁ እድል ፈንታዬ አንተ ጋ እንደሆነ አይቻለሁ የማያሻማ ፍጹም ምርጫ ነው መንፈስህ ስለ ጥማቴ እርካታ ሆነ መኖርህ እንግዲያ እታመንሃለሁ ሁልጊዜም እንዴት ትላለህ መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታዬ ማንም አይቀማኝም መንፈስህን ግን ኢየሱስ ማንም አይወስድብኝም መንፈስህን ግን ጌታዬ ማንም አይቀማኝም በሰማይ ያለው ሀብትና ክብርም ገብቶኛል። የቀረ የለም ሁሉ በአንተ ተጠቅልሏል። ማንም አይለየን በመሃል ገብቶ እኔ እናንተን የታሰርንበት ፍቅር ትልቅ ነው ያቆራኘን መንፈስህን ግን ኢየሱስ ማንም አይወስድብን